ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ቅድም አውርቼሽ ነበረ ከቤተዛታ ወደ ላንሴት ለመሄድ አዎ ስደውል እኮ ስልካችሁን አታነሱልኝም እና ነው እንዴ? እሺ ምን አሰብሽ?
እ፣ ተቀብለዋል።
ተቀብሏል። አዎ።
አዎ ስለዚህ family አናግሪ በቃ ስለሳለ ስልክ ቁጥር ስጪኝ።
ይኸው ይኸው አናግሪ በዚሁ እሺ።
ሄሎ ሄሎ ጤና ይስጥልኝ።
አቤት።
እ፣ የአገልግሎት ሂሳባችን እ፣ ሁለት ሺህ ብር ነው።
እሺ እ፣ ታዲያ ከ- ካልመጣችሁ እንዴት እንገዚህ? ስትመጡ እንከፍላለን።
ያው እኮ እንደዛ ሲመጡ ነው ያው መቀድሚያ ማሳወቅ ስላለብኝ ነው ልላካቸው።
እሺ ግድ የለም ግን ቶሎ ኑልን እባካችሁ ስልክ ቁጥሮትን ስጡኝ።
እ?
ስልክ ቁጥሮትን ስጡኝ የእኔ ጌታ።
ይሄ ነው አሁን የደወልሽኩበት ነው።
አሁን በደወልኩበት ይደውሉ።
አሁን እንደ- እንደ- ይሄ እኔ አሁን የደወልኩበት ነው ቁጥሬ።
ይሄ እኮ ይሄ ነኝ የቢሮ- የደወልኩት። ሄሎ የቢሮ ስልክ እኔ- ነው ይሄ።
ምንድን ነው የምትለው? ይሄ ነው ቁጥሬ እኮ ነው የሚለው።
okay።
ሄሎ?
ሄሎ በዚህ በተደወለበት እ፣ ስልክ ያዙ። እሺ።
እሺ፣ በቢሮ ስልክ የደወሉ መስሎኝ ነው። እሺ፣ እሺ፣ አይ በዚሁ ስልክ ነው አንቺ እሺ፣ እሺ፣ እሺ።
ይኸው ይዘን መጣን።